ጤና ይስጥልኝ አሪፍ ነኝ። ዋሪፍ ነኝ። በኩል ረዳሁት
ብር transfer አድርጌ ወደ ዘመን ቤቲንግ account
ወደ ዘመን ቤቲንግ ነው ያለኝ።
አዎ ከምን account ኦች ላይ?
ከቴሌ ብር
እሺ መቼ ነበር የሞከሩት?
ዛሬ ነው አራቴ ቆርጦብኛል እና
እህ፣ ምን ያህል ምን ያህል ብር ነው የቆጠ- ሀያ የቆረጠው?
ብር ሀያ ሀያ ሰማንያ ሀያ? ሀያ
ሀያ ሀያ አራት አራት ዙር ቆርጦብኛል።
እሺ ወደ account ኤ ግን አልገባም እና እህ። እሺ በዚህ የሚታይ ስልክ ነው።
note እናደርጋለን እኛ ቴሌ ብሩ አሁን የደወሉበት ቁጥር ነው።
አዎ አዎ እሺ ስሞትን ይንገሩኝ።
ጸጋዬ
እሺ ደንበኛችን
አስጠንተ እሺ በእኛ በኩል እናስመዘግብልዎታለን። ስልክ ቁጥር ልስጦትና እርስዎ ደግሞ screenshot አንስተው ቴሌግራም ላይ ላኩልን።
እሺ
እሺ ያዙ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት
ድገም ይልኛሉ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት ምን የቴሌብሩን ደረሰኝ ነው ምልክለት አዎ እሱን screenshot አንስተው በዚህ ቴሌግራም account ይላኩልን።